አብረሽን ሰላምሽ እንዴት ነሽ? አለሁ እግዚአብሔር ይመስገን። እንትን ይዤ ነበር በእናትሽ ቅድም ፕሮግራሞች አስይዤ ነበር እና cancel ላደርግ ነው። እሺ ዜሮ ዘጠኝ ሰባ ሁለት ስልክ ቁጥራቸው ነው።
ለሱ ሰው ነበር ያሰብሽ?
ለብቻዬ ነበር ሙሉን ነው cancel ማድረግ የፈለጉት?
ብቻ እ እ እሺ ሙሉን ነው ዘጠኝ ሰባ- cancel ማድረግ የፈለጉት? ለስንት ሰው ነበር?
ብቻዬን ነው ያ ብቻዬን ነው እንትን ያልኩት ብቻ ነበር hello እኔ ብቻ ነው- እኔ ብቻ ነበር ያስመዘገብኩት።
hello ወይ hello ይሰማል? hello hello hello hello እ፣ የተሰማሁት ከሆነ cancel ማድረግ ይችላሉ፣ ችግር የለውም ስላልከፈሉ።
በቃ እሺ። አይ አስመ ቦታ ይዤ ስለነበረ በእንዴት እዛ ዙር ላይ ትኬት ታገኛል አዎ፣ አዎ።
ላይ ነበር ነበር አሁን cancel አድርገው ነው አጋጣሚ ሆኖ ቦታ እንዳለች።
እሺ እሺ።
እሺ፣ እሺ፣ ችግር እሺ የለውም አመሰግናለሁ።
እናመሰግናለን።
እሺ እሺ እሺ መልካም እሺ።